ሄሎ ሄሎ ወይ
ላፍቶ ነበር ደግሜ የደወልኩልዎት። ቅድም ደውዬ ነበር።
አዎ
አዎ ነገ ይምጣልዎት። አቮካዶ መቀበል ይችላሉ?
አቮካዶ ብቻ ነው አዎ አቮካዶ ነው order ያደረጉት።
ሌላ በዙ መጨመር አይቻልም አሁን አየር ብነግርሽ ብጨ- ብነግርሽ መጨመር አይቻልም
ሌላ ቁጥር ነው በሌላ ኧረ ቁጥር በዚህ በዚህ በራሱ ማለት ነው እኮ በራስዎት አቮካዶ ብቻ ነው ያለው። ሌላ ኧረ order ሌላ- ሌላ order ያን ያን አልነበረም አዎ አሁን መጨመር አይቻልም ነው አለ።
መጨመር አይቻልም አሁን አይ መጨመር አይቻልም።
በቃ ችግር የለም በቃ ድጋሚ ያዛል ችግር የለም ነገ የት ነው መርካቶ ነው የሚመጣው?
አዎ በቃ driver ይደውል ይደውላል ሲደርስና ያንሱለት።
ችግር የለውም እሺ እሺ እሺ፣ መልካም ምሽት።
እሺ ለሁላችሁ